መርዳት ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳዎት?
እዚህ እንትን ቆርጠን ነበረ ስፖርት እና እሺ
ከአስራ አምስት አስራ አራት ጨዋታዎች መርጠን እም፣ place bet ስንለው in order to use your bonus for betting please ensure that the odd for each selection are at least one point seven
አዎ በቦነስ ለመመደብ ከአንድ ነጥብ ሰባት በላይ የሆኑ bonus odd ኦችን አልፈለ- ቦነሶች አልፈለ- ቦነስ አልፈለግንም ነበርና አዎ እኮ አሁን ቦነስ ስላሉት መጀመሪያ በቦነስ ነው የሚያስመድቡት